ሰላም ጤና ሄሎ ይስጥልኝ ቤቲ ነኝ የምልደው
ኤ እንዴት ነው?
ሰላም ጤና ይስጥልኝ ቤተሰቤ
Best be chicken ወይስ ያ ገንዘብ
ምን አልከኝ?
ቤስት ቢት ገንዘብ ያለም ገንዘብ
ምን ዊዝድሮ አድርገህ ነው?
እም
ሄሎ
እ
ስንት ብር ነው?
ስንት ሀያ ሀያ ሁለት ሺህ ስድስት መቶ ይሄን የቤት ቤት ስልክህ አዎ አንዴ ጠብቀኝ።
እሺ ስንት ብር ነው ያልከኝ? ሀያ ሁለት ሺህ
ሀያ ሁለት ሺህ ስድስት መቶ
እሺ
እሺ ኤሪታ ሆነ አቤት መልአክ በየት ነው የምሄደው?
ቴሌብር አካውንት አርባ ሶስት አርባ አምስት ዘጠና ሁለት ዜሮ ስድስት ነው አዎ እሺ፣ ገብቶልሃል። እሺ check አድርገው።
እሺ ተደወልን። እናመሰግናለን። መልካም ምሽት።
እሺ